የቡዳ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። መለሎ መለሎ ሽንጠቀጫችን ከባት ከተረከዝ እንከን የለሽውን እጹም አይጨክንም አይኔ ስሳን አይቶ የሸጋ ልጅ ነገር አንድ አንጀቴ ገብቶ አንድ አንጀቴ ገብቶ አሃ አንድ አንጀቴ ገብቶ አንድ አንጀቴ ገብቶ ኦሆ አንድ አንጀቴ ገብቶ የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። ቀልቤ ያረፈባት የፍቅራሁ ምንጬ የምመለከታት ከሌሎች አብልጬ በውበቷ አቅርባኝ በመውደዷ ስባኝ ወደጃ ታረፍኩኝ ፍቅርን አስነብባኝ ፍቅርን አስነብባኝ አሃ፣ ፍቅርን አስነብባኝ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። የሸጋ ልጅ ነገር መች ይሆንልኛል? አይሰጠኝም ጤና እንቅልፍ ይነሳኛል፣ ጤና ይነሳኛል፣ እንቅልፍ ይነሳኛል። በመልከ ቀና ልጅ በአይን ማረፊያዬ ተወቅቶ ጤና አጣሁ በቆንጆ ጥላዬ ልጅ በቆንጅና ልቤ ውስጥ ተኝታ እብሰለስላለሁ ጠዋትና ማታ ጠዋትና ማታ አሃ ጠዋትና ማታ